ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ትንሽ ድምፁ ይርቃል።
አይሰማም?
እ የ- የራቀ የዋለ ድምፅ ነው የሚመስለው። አይሰማም በደንብ
እሺ
እንትን ነበረ ብዙ items order ማድረግ ፈልጌ ነበረ እሺ እና ለእያንዳንዱ item group ፈልጌ ነው order ማድረግ ወይስ በአንዱ በ group ይመጣልኛል? ብዙ ወር ሳል የራሱ ነው የድንች ለድንች ሽንኩርትም እንደዛው የራሱ ነው።
እ?
ሁሉም የየራሱ group ነው የሚያስፈልገው።
አ ብዙ item አሁን አስር ምናምን item ቢሆን ለአስሩም item group ፈልግ individual ም አለ የሚወደድቦት ነው።
አዎ እኮ እሱ ስለመወደድ ብዬ ነው።
አዎ ስለ ያኛው group ሁሉ- ግዴታ ነው ለእያንዱ አዎ
አይ እንደሱ ደግሞ ሩቅ ሩቅ ነው ያሉት group ኦቹ እና እነሱን ፍለጋ ራሱ አዎ
እንጂ አስቤዛ ፓኬጅ የላችሁ
አዎ እንደዛ እንኳን ለጊዜ የለንም። ዋለር የነበረው አሁን የለንም።
okay እሺ እሺ እንጀምራለን አሳውቃቸዋለሁ።
እሺ አስቤዛ ቢኖር በወር ወይም በአስራ አምስት ቀን የሆነ ያህል ሁሉ ነገር የተሟላ አዎ እ፣ በግሩፕን በዋጋው እንደዛ ቢኖር አሪፍ ነበር።
እሺ ለማሳውቅልዎታለሁ። እሺ እሺ አመሰግናለሁ ማሽ አመሰግናለሁ። እሺ፣ መልካም